ሄሎ
አቤት ሄሎ፣ አቤት።
እ ባለፈው ደውለልኝ ነበር ውዳ bike manufacturing ላይ እ እ እ?
ውዳ bike manufacturing ላይ ስለ ባጃጅ ጠይቀኝ ነበር።
እሺ፣ አ አ እሺ ደወልክላቸው እንዴ?
አልደወልኩማ፣ ማንንም አላገኘሁም እኮ ገና ከሄድኩ ነው እንጂ
እ እ፣ ወደ ለቡ ነው አላልሽኝም?
አዎ
እና
መች ገና ትመጣለህ?
እ መች ትመጣለህ?
ያለው ሁኔታ አመቻች።
እሺ ምን አለ?
ግን የተለየ S one እና ኢንፎርሜሽን S two ን አይ እ?
S one እና S two ን ነው የፈለግከው? ቀጠሮ ያዝልህ። S two አልቋል እያሉ ነው አሁን።
S two ማለት ምንድን ነው?
S two ማለት ስድስት ሰው የሚጭን ሁለት ከኋላ መቀመጫ ያለው አዎ አዎ፣ እሱ ነው።
እሱን ነው የፈለግከው?
አዎ፣ እሱ ነው።
እሺ በቃ ቀጠሮ አስይዝልሃለሁ።
እሱን አሁን አልቆ ነው።
አዎ አዎ ቀጠሮ ይ- እያዝልክና ከዛ እደውልልሃለሁ መልሼ።
እሺ፣ ችግር የለው።
እሺ hello